hello ጤና ይስጥልን።
እቤት አዎ ጤና ይስጥልን።
አብረ ይጥልን ሰማንያ አንድ ሰማንያ ስምንት ላይ እየደወሉ ነበር። አሁን ሰማንያ አንድ ሰማንያ ስምንት ላይ እየደወሉ ነበር።
ሰማንያ ስምንት ላይ ሰማንያ አንድ ሰማንያ ስምንት ላይ
እህ፣
እየደወሉ ስል- ነበር።
ስልኬ ሰው ጋር ነበረ። ይቅርታ። እሺ፣
እሺ፣ እሺ።
እሺ፣ እሺ፣ እሺ፣ እሺ።